Hello ጤና ይስጥልኝ ሀሚድ ነኝ ልርዳ እንትን የሆነ ልጅ ፍራንክ በ deposit ለማድረግ ሞክሮ
deposit ወደ አዎ።
Best Bet okay እንትን ላም- ላ- ሊያስወጣ ማለት withdraw ማለት okay withdraw እሺ withdraw ለማድረግ ፈልጎ አ እና አ- በሳንቲም ነው እንትን ሳንቲም ነው ምናምን በሚለው አለ አይደለ አ አ በሱ ነበር የሞከረው እና ምንም በቴሌ ብር ላይ አልገባልኝም ምናምን አለ ሀምሳ ሺህ ብር ነበር okay በዚህ ቁጥር ነው Best Bet ኡ አ፣ ልንገ- ቆይ ስልክ ቁጥሩ ንገረኝ አስራ አምስት እሺ ከዛ ዘጠና ስምንት እሺ አስራ ሁለት ሰባ አምስት
እሺ አንዴ ጠብቀኝ አስር ሺህ እና ከዛ በላይ ሲሆን ማለት ነው እኛ ያ።
ጋር እኛ ጋር ነው ለአፕሩቫል ይመጣልን ማለት ነው። ቀጥታ ይገባለት እኛንን አይተ ነው check አድርገን approve እናደርግለት። ለዛ ነው እኮ ቶሎ approve ያልገባ- approve መች ነው የሚደረግለት?
አ- አሁን አደርግለታለሁ። አንዴ ጠብቅ።
እሺ እዚሁ ማየት ይችላል ከዛ በኋላ አይደል?
አ አ እሺ
እሺ approve አድርጌለታለሁ።
እሺ፣ አሁን check ገብቷል።
ቢያደርገው ሜሴጅ ይደርሰዋል። አዎ ቼክ ያድርገው። እሺ እሺ መልካም